ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። እኔ እናገራለሁ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። እመሰክራለሁ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። እኔ እናገራለሁ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። በከበደኝ ላይ ኢየሱስ ጌታ፣ ባጎበጠኝ ላይ ኢየሱስ ጌታ፣ ባስጨነቀኝ ላይ ኢየሱስ ጌታ ጌታ ነው፣ የጌቶች ጌታ በማዕበሉ ላይ ኢየሱስ ጌታ፣ በወጀቡም ላይ ኢየሱስ ጌታ፣ በንፋሱም ላይ ኢየሱስ ጌታ ጌታ ነው፣ የጌቶች ጌታ ጌታ ነው፣ የጌቶች ጌታ ጌታ ነው፣ የጌቶች ጌታ ጌታ ነው፣ የጌቶች ጌታ ጌታ ነው፣ የጌቶች ጌታ አዋጅ በእኔ ላይ ቢወጣ በንጉሥ ማተም ቢታተም ጌትነቱን ከመመስከር ወደ ኋላ ከቶ አልልም። በእሳት በወጀቡ ላይ የእኔ ኢየሱስ ጌታ ነው። የአናብስትን አፍ ይዘጋል፣ በስሙ እታመናለሁ። አዋጅ በእኔ ላይ ቢወጣ በንጉሥ ማተም ቢታተም ጌትነቱን ከመመስከር ወደ ኋላ ከቶ አልልም። በእሳት በወጀቡ ላይ የእኔ ኢየሱስ ጌታ ነው። ያናብስትን አፍ ይዘጋል፣ በስሙ እታመናለሁ። በከበደኝ ላይ ኢየሱስ ጌታ፣ ባጎበጠኝ ላይ ኢየሱስ ጌታ፣ ባስጨነቀኝ ላይ ኢየሱስ ጌታ ጌታ ነው፣ የጌቶች ጌታ በማዕበሉ ላይ ኢየሱስ ጌታ፣ በወጀቡም ላይ ኢየሱስ ጌታ፣ በንፋሱም ላይ ኢየሱስ ጌታ ጌታ ነው፣ የጌቶች ጌታ ጌታ ነው፣ የጌቶች ጌታ ጌታ ነው፣ የጌቶች ጌታ ጌታ ነው፣ የጌቶች ጌታ ጌታ ነው፣ የጌቶች ጌታ የሞተ ቢመስል እንኳን ነገሬ ያበቃለት በሰው ዘንድ ተስፋ ሳይኖረው ቀን ተቆረጠለት። ለኢየሱስ ከባድ የሆነ አንዳች ከቶ የለምና ሁሉንም ያሳምረዋል ታሪክ ገለብጥና። የሞተ ቢመስል እንኳን ነገሬ ያበቃለት በሰው ዘንድ ተስፋ ሳይኖረው ቀን ተቆረጠለት። ለኢየሱስ ከባድ የሆነ አንዳች ከቶ የለምና ሁሉንም ያሳምረዋል ታሪክ ገለብጥና ጌታ ነው የጌቶች ጌታ ጌታ ነው የጌቶች ጌታ ጌታ ነው የጌቶች ጌታ ጌታ ነው የጌቶች ጌታ የአንበሳ ጉድጓድ እንኳ ቢጥሉኝ ኢየሱስ ጌታ ነው እላለሁ። የእቶን እሳቱን በጥፍ ቢያነዱት ኢየሱስ ጌታ ነው እላለሁ። የሚከልለኝን እሱን እያሰብኩ ኢየሱስ ጌታ ነው እላለሁ። ተማምኜበት አንድም ስላላፈርኩ ኢየሱስ ጌታ ነው እላለሁ። ጌታ ነው ጌታ ነው ኢየሱስ ጌታ ነው አምላክ ነው አምላክ ነው ያማልክ አምላክ ነው ጌታ ነው ጌታ ነው የጌቶች ጌታ ነው